ጤና ይስጥልኝ። ቤት ቤት ዮርዳኖስ ነኝ።
አንድ ትኬት አንድ ያልተለቀቀ ትኬት እንድታይልኝ ነበር።
እሺ፣ cashier code ወይም ticket number ይንገሩኝ።
እሺ አስራ ሶስት cashier code ነው።
አ እሺ፣ አስራ ሶስት አስራ ሶስት ሀምሳ ሶስት አስራ ሶስት ሀምሳ ሶስት ዜሮ ሶስት አርባ ሶስት ዜሮ ሶስት አርባ ሶስት አ
እሺ፣ ደንበኛችን ትንሽ ጠብቁ። ደንበኝ
አቤት ደንበኛችን አንድ postpone አንድ cancel እና አንድ ደግሞ lost የሆነ game አለው።
እሺ ስለዚህ ሀያ አራት ሰዓት ይጠብቁና postponed ኡን result የሁለቱን አ- አንድ ብቻ lost ነው ያሉት።
አ ከዛ ውጭ ያሉት እንትን ካሉ ከሀያ አራት ሰዓት በኋላ ትኬት ተመላሽ ይሆንሎታል ማለት ነው። እስከ ሀያ አራት ሰዓት ካልተመለሰሎት መልስ መደወል ይችላሉ። እሺ ደንበኛችን እናመሰግናለን።